ጤና ይስጥልኝ አርፌ ረዲስ ነው የኮምሬድ
አዎ የአሁኑ ልጅ ነኝ ክፍሌ ነኝ አሁን የደወልኩልሽ አሁን ሶስት ሶስት ጊዜ ነው አርባ ዘጠኝ ሺ ሁለት መቶ አርባ ዘጠኝ ሺ ሁለት መቶ የተወሰደው
እሺ ደንበኛችን ለሚመለከተው አካል አስተላልፈንሎታል
ያኛው ደግሞ የዛ የእንትኖቹን ባጃጅ ያው እንትን አለው እንግዲህ ታደሰ ታደሳ ሞቶርስ የሚለው ነው ያን ሁሉ ልልሻለሁ።
እሺ፣ እናመሰግናለን ደንበኛችን። ሲስተካከሎች ደውለን እናሳውቆታለን። እሺ፣ እሺ፣ እሺ፣ መልካም ምሽት ይሁንልዎት።